ሄሎ
ሄሎ
ደህና ነህ?
ሁሉም ቤት ቤት
አሜን። እንትና ሲስተር የሆነ አስቸግረ ነበረ።
እሺ፣ ምን ነበር?
እ ማታ ባውራ እንተ ሲቢ ብር ወራ ዲፖዚት ቻባ ለማድረግ ፈልገን ነበረ።
እሺ፣ ሶስት መቶ ስልሳ ነበረ።
እሺ፣
ሀ- እ አካውንት አልገብ አካውንት ወጥተዋል። ከእንትና አልገባልህ?
በስ በስ ቤት ነው አልገባም። ማታ እስኪ ቁጥር ንገረኝ። ቤት ቤት አሁን የደወልክበት ነው?
አይደለም ሌላ ነው? እሺ፣ ዘጠ- ንገረኝ።
ዘጠኝ ዘጠኝ አስራ አምስት አስራ አምስት
እ